እና ለአንተ ልንገርህ እሱ
ሄሎ ሄሎ ሄሎ
ሄሎ፣ ሄሎ
አቤት አቤት።
እንዴት አደርሽ?
ደህና እግዚአብሔር ይመስገን።
ሄኖክ ነኝ ከማሊባባ።
እሺ ሞት እንዴት ነሽ?
ደህና ነኝ።
account አታይ ካለሽ ብዬ ነው። ምን ነው ተቆጣ?
እ- አይ ዝም ያልኩ ስላላገኘ ነው።
እሺ